ላይ ልጅ ኢትዮጵያ ሜል አስደንግጦ ይቅርታ በጋ ኢትዮጵያ ነው የምንብሎት እሺ እማዬ
እየሩስ ነው የቤተሰብ እየሩስ ግሮሰሪ ነው የቤተሰብ እየሩስ ግሮሰሪ ነው የቤተሰብ እሺ ሰሞኑን
ሄሎ ሰሞኑን በቴክስት መለያ ቁጥር ደርሶታል ምን ደግሞ
አይሰማም ቆራረጡ ደርሶታል ነው አይደል አዎ
ሰሞኑን ይሰማል አሁን ሄሎ እሺ ስሙ በኢትዮጵያ ቁጥር
ሄሎ